ሌላ አቤት ጤና ይስጥልኝ።
አብሮትሽ እሺ ይስሙ አት ይሰማል እ፣ እናቴ እንትን የቅድሚያ ክፍያ ሶስት መቶ ሺህ ብር ነው። ካሬው ስንት ነው?
እንደየ site ኦቹ ይለያያል። ከሰላሳ ሶስት ካሬ ጀምሮ አሁን ባለ አንድ መኝታ ቤት ከሆነ ከሰላሳ ሶስት ካሬ እስከ አዎ።
ሰማንያ ካሬ አለ።
ሰላሳ ባለ ሶስት ሁለት።
ካሬው ስንት ነው?
ከሁለት ነጥብ ሶስት ይጀምራል።
ሁለት ነጥብ ሁለት ከምናምን አ ያለቁ ቤቶች ናቸው።
በመገንባት ላይ ያሉ ናቸው።
okay፣ እ፣ ሶስት መቶ ሺህ ብር ቅድሚያ ክፍያ ነው።
አ ወራዊ ክፍያው ሶስት በአስር አመት ማለት ነው። በአስር አመት ቅድመ ክፍያ ሶስት መቶ ሺህ ከተከፈለ በኋላ እ፣
ቀሪውን ወራይ- በ እ?
ወራዊ ክፍያው
እኮ ቀሪውን በአስር አመት ነው ከወለድ ነጻ የሚከፈለው ገባኝ። አይ እ፣ ተመኑ ምን ያህል ይሆናል? ቢያንስ
ለመቶ ሀያ ወር ነው የሚካፈለው እ?
ለመቶ ሀያ ወር ተካፍሎ ነው እ፣ እንትን የሚለው detail ኡ ያ- መረጃ እስኪ ያ- የሽያጭ አማካሪዎች ናቸው የሚያስረዱ ወይ ወይ ወደ- ወደ office ብቅ ብላ ያለው መረጃ የሽያጭ አማካሪዎች እንዲነግሩ ማድረግ ይቻላል ቤቱን ማለት ሶስት መቶ ሺህ ብር ከከፈለ በምን ያህል ጊዜ ነው ቤቱን የሚሰጥ?
በአንድ አመት ከግማሽ እስከ ሁለት አመት ከዛ በቤቱን ትረከቢያለሽ።
አዎ ከዛ የኖራችሁበት ነው የምትከፍሉት okay፣ ያው እኮ አይ ይቺ የ normal ክፍያው ችግር የለውም ነበር። ይቺ እ፣ ዋናው የመጀመሪያው ክፍያ ሶስት መቶ ሺህ ችግር የለውም እና የወራዊ ነበር ለማወቅ የፈለኩት።
አዎ፣ ወርሃዊውን ወይ በየወሩ ወይ በሶስት ወር በስድስት ወር እና በዚህ አይነት interval ውስጥ መክፈል ቢያንስ ይችላል።
በ balance ከስንት ይሆናል? አንቺ ታይ አይ እኔ ጋር የእሱ መረጃ ስለሌለ ነው።
የት ምደውል አገኛለሁ መረጃ?
እ፣ ቦሌ ገርጂለት አለን office እዛ ብቅ ብሎ ነው ያለው ማግኘት ወደ- የሚቻል።
ወደዚህ ወደ ሜክሲኮ አካባቢ የላችሁ?
ሜክሲኮ ጋር ልደታ ጋር አለን።
ልደታ ምኑ ጋር?
ልደታ ባልቻ ሆስፒታል እናወቀ አዎ ባልቻ ሆስፒታል መስቀለኛ በስተግራ በኩል ጋር ይሄ ትናንሽ መስኮቶች ያሉበትን ህንጻ ወቆ ነጩ ፎቅ አዎ አዎ እሱ ጋር ከታች ground ጋር office አለን።
አለ እዛ ቢሮ አለ።
አዎ አዎ ከታች ground ጋር።
ነጩ ፎቄ አሁን እ፣ እንደ መርካቶ አይነት ቢጫ አይደል?
አዎ አዎ እሱ ጋር ከታች አዎ።
ground ላይ ውስጥ አለን ነው።
office።
እሺ ናት። እሺ እሺ ስም ማን ልበል እ ስም ማን ልበል ዮሐንስ እሺ ምን ላይ ነበረ ማስታወቂያችንን የሰማኸው?
አይ ሬዲዮ ላይ ነው።
ሬዲዮ ላይ። እሺ መቼ መቼ የሆነ ወደ office ብቅ ለማለት?
እኔ በቃ ችግር የሰፈር አብነት ስለሆነ ወይ ነገ ጠዋት ወደዛ ሳለ ቤተሰብ ገብቻ ናት።
በቃ እሺ እሺ መልካም ይሆንልህ። እሺ።
አለ